ሄሎ
hello፣ አቤት ሰላም እንዴት ነህ?
አለሁ አለ ይቅርታ ማን ነበርክ?
እ
driver ማን ነበርክ?
ለምን ነበር ደ- ደውዬ ነበር
driver ነህ አይደለ? የ ChipChip አይደለሁም እ፣ አለ driver ለምን ፈልገሽ እ?
አለው ሌላ ነው እኔ ከእሱ ጋር ነው የምሰራው
እሺ፣ ትላንትና ልደታ አድርሳችሁ ነበር አይደለ?
እ
ልደታ
ልደታ ትላንት አይ ትላንትና እኔ የለሁም እረፍት ነኝ ትላንትና
ይሄ ስልክ ያንተ ነው አይደለ?
አዎ የኔ ነው ትላንትና አልወጣሁም ትላንት ወዲያ ነበር የወጣሁት
እሺ፣ ከትላንት ወዲያ ሳራ ለምትባል customer አመጣልሻለሁ ብለሃት ነበር?
ሳራ ይዘን ወጥተን ነበር ነግረን እኮ እኛ ቸርችል ታዘን እሷ ቸርችል ነው የሞላችው እንትን ሆና ልደታ ሞልታ እ፣ ላፍቶ ላፍቶ አለችን
አረ ላፍቶ አይደለችም ልደታ ነች።
እ፣ ልደታ ብላ ላፍቶ ነው ያለችው አውር አውርሻለሁ እኮ ሳራ አቮካዶ ነው ያዘዘችው አይደል እም።
ታዲያ እሷ ላፍቶ ነው ላፍቶ ሞላ አካባቢ ወስናታል እሷ ዛሬ አይደለም ብዙ እኮ ጊዜ ነገ- ወስናታል
ለትላንትና ነገ አመጣልሻለሁ ብሎኝ ነበር እያለች እኮ ነው። እንደዚህ ግን አዎ፣ አትበሏቸው customer ኦቹን። call center ደውሉና ዘጠና አንድ ሰላሳ ሶስት እነሱ ናቸው መልስ የሚሰጧችሁ በሏቸው።
አይ እኛ ነገ አላልንም። ነገ ሊመጣ ይችላል እዛ ደዊ call center ብለን ነው እንትን ያልነው። ስለዚህ ደዊ ላይ እነ ደዊ አይ ጠይቃለ ብላ ነው ትናንትና አመጣልሻለሁ ማለት አመጣልሻለሁ ነው ያለኝ ስላለች ነው።
እቃ ይዘን ወጥተን ማለት ነው። ስለዚህ ማታ ነው ወጣነው ስምንት ሰዓት ላይ ከዛ ስለወጣን ነገ ሊመጣሽ ይችላል call center ደዊ ብያ ስልክ ቁጥር ራሱ ሰጥቻታለሁ። ስለዚህ ደውላ አዎ፣ ግን- ደግሞ ትናንትና አዎ፣ መልሳ እንደዚህ አይነት- ደውላለች።
አዎ፣ እንደዚህ አይነት ነገር ሲፈጠር ግን እኛ መልስ አንሰጣችሁም፣ ስለ ነገ የሚያውቁት ሌላ ናቸው ብላችሁ እ፣ ለምን መሰለ ብዙ እንትን እየተፈጠረ ስለሆነ ነው። ገብተዋል። driver ኦቹ ይመጣል እያሉን ለምን አይመጣም ሲሉን አስብ። እኛ እዚህ ጋር ለነገ ብለን ማስገባት እየቻለን ግን እናንተ በቃል የምትነግሯቸውን ስለሆነ የሚይዙት እነሱ
አይ ለምሳሌ ማለት ነው ነገ አሁን እኛ ባ- ባናስረክብ ነው እንትን ምን ነው። ስለዚህ እ?
ቆይ በቃ እቃ ደውለሽ በኋላ ደዊ እቃ እየተረከብኩ ነው።
እሺ